ላውዲቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ራዲዮ ነው።
አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የታህሳስ 1 2009 ዓ ም የዕለተ ሰንበት ፕሮግራማችን አሁን ጀመረ። ክቡራትና ክቡራን አድማጮቻችን የዛሬውን የታህሳስ 1 2009 ዓ ም የዕለተ ሰንበት ፕሮግራማችንን በመዝሙር እንጀምራለን። አብራችሁን ቆዩን። የተወደዳችሁ አድማጮቻችን የዛሬው ዕለተ ሰንበት ቀዳሚ ፕሮግራማችን የሚሆነው ቃለ እግዚአብሔር ይሆናል። የዛሬውን የእግዚአብሔር ቃል የሚያሰሙን ክቡር አቡነ ልሳነ ክርስቶስ የባህር ዳር ደሴ የሀገረ ስብከት ጳጳስ ይሆናሉ። በማስከተልም ቅዱስ ልዩ የምሕረት ዓመት መዝጊያን አስመልክቶ የኢትዮጵያ ካቶሊክ ቤተ ክርስቲያን ተወካዮች እዚህ በሮም ከተማ በመገኘት የመዝጊያውን ሥነ ሥርዓት መከታተላቸው ይታወቃል። ይህንን በቅዱስ አባታችን ፍራንቸስኮ የተካሄደውን የመዝጊያ ሥነ ሥርዓት አስመልክቶ ከአንዲት እንግዳ ጋር ቆይታ ነበረን። በሁለተኛ የዝግጅታችን ክፍል ይቀርባል። እንግዳችን ራሳቸውን በማስተዋወቅ ይጀምራሉ። ሁለቱንም ፕሮግራማችንን እንድትከታተሉን ከወዲሁ እንጋብዛለን።
በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ሕዝብ እነሆ ዛሬ የምንካፈለው የእግዚአብሔር ቃል ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 41 ያለውን ኢየሱስ እውር ሆኖ የተወለደውን ሰው ያዳነውን ታሪክ መሰረት ማድረግ ነው። በዚህ ታሪክ ውስጥ የምንማረው በዋነኛነት አይነ ስውሩ ስለ አይነ ስውርነቱ ወይም ከአይነ ስውርነቱ ስለ መዳኑ ጉዳይ ብቻ ሳይሆን ከሁሉም በላይ ጌታችን ኢየሱስ ክርስቶስ አይነ ስውሩን ከመወለዱ ጀምሮ አይነ ስውር የነበረና ከዚያኑ ጊዜ ጀምሮ በልመና ይሰማራ የነበረውን ብዙ ሰዎች፣ ጎረቤቶች፣ የአካባቢ ሰዎች ሲወጡና ሲገቡ ይመለከቱት የነበሩ ነገር ግን በእርግጥ በስጋ አይናቸው ቢያዩትም በውስጡ አይናቸው የማይመለከቱት የነበረውን ሰው ኢየሱስ ክርስቶስ ግን እንደ ተመለከተው በኢየሱስ ክርስቶስ ጋር ማየትና መመልከት ጋር ተያይዞ የሚመጡትን ውጤቶችን አብረን እናያቸዋለን። አንድን ወንጌል ስናስተነትን በዋነኛነት ዓላማው የራሳችን ሕይወት ለመመልከት እንድንችል ነው። ከዚህ የወንጌል መልእክት ራሴን አይቼ ራሴን ለውጬ የፈጠረኝ አምላክ ለፈጠረኝ ዓላማ ወደ ፈጠረኝ ዓላማ እየቀረብኩ ማደግ እንድችል እንዲረዳኝ ነው። ስለዚህም በዚህ መልኩ የዛሬን ወንጌል እንመለከታለን። በአንደኛ ደረጃ ይህ ሰው ይህ አይነ ስውር እዚያ በልመና ተሰማርቶ በነበረበት ጊዜ ሁሉ ከመወለዱ በፊት ጀምሮ አይነ ስውር የነበረው ሰው እዚያ በነበረበት ጊዜ የሰውን ትኩረት ያላገኘ በአይናቸው ያዩት ነገር ግን የማያዩት የነበረው ዛሬ የጌታችን ኢየሱስ ክርስቶስ አይን አይቶታል። በጌታችን በኢየሱስ ክርስቶስ አማካኝነት እግዚአብሔር አብ ተመለከተው። ለእኛ ይህ ትልቅ ትምህርት አለው። እግዚአብሔር አፍቃሪ አባት ነው። እግዚአብሔር እኛን ከመወለዳችን በፊት ጀምሮ ያውቀናል። በእርግጥም ከመወለዳችን በፊት ለሚፈልገው ዓላማ መርጦናል። ቤተ ክርስቲያን እንደምታስተምረው ሁሉንም ሕዝብ የሚያካትተውን ለቅድስና መርጦናል። እግዚአብሔር እኛን ሲፈጥረን ዓላማው ፍቅር ነው። ሁላችንም ደግሞ እሱ የፈጠረን እሱን እንድንመስል ፈጥሮናል። ስለዚህ ያውቀናል። በእግዚአብሔር መታየት፣ በእግዚአብሔር መወደድ፣ በእግዚአብሔር መታወቅ። መታወቅ ስንል መታየት ስልን በምልአት መታየት ነው። ሐዋርያው ጳውሎስ በአንደኛ ቆሮንጦስ ምዕራፍ 13 ላይ መጨረሻው አካባቢ እንደዚህ ብለው ይለዋል። ስለ መጨረሻው ዘመን በሚናገርበት ጊዜ አሁን ይላል በመስታወት እንደምናይ አይነት በድንግዝግዝ እናያለን። ይህ የእኛን አስተያየት ነው የሚናገረው። እኛ አጥርተን አናይም ማለት ነው እግዚአብሔርን። አሁን የማውቀው በከፊል ነው ይላል። ይህ እንግዲህ ማየት ብቻ ሰው እውቀታችንም ያለውን ጉድለት ያሳያል። በዚያን ጊዜ ግን እግዚአብሔር እኔን የሚያውቀኝን ያህል ሙሉ እውቀት ይኖረኛል። ምክንያቱም እግዚአብሔር ለእኛ ያለው እውቀት ሙሉ ስለሆነ ለእኛ ያለው እይታ ሙሉ ስለሆነ ከእግዚአብሔር ዓይን የተደበቀ አንዳችም ነገር በእኛ ውስጥ ስለሌለ የዛን ያህሉ እውቀት ይኖረናል እርሱን ስንመለክ እርሱን ስናይ። በአንደኛ ዮሐንስ መልእክት ላይ ምዕራፍ ሶስት የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። የእግዚአብሔርን ፍቅር ሲያስረዳ ምክንያቱም ይህን ፍቅር ትልቅነቱን የሚያስረዳው የእግዚአብሔር ልጆች እንድንባል ያደረገንን ነገር ያስታውሳል። በእርግጥም የእግዚአብሔር ልጆች ነን። ዓለም እግዚአብሔርን ስላላወቀ እኛንም አያውቀንም ይላል። እኛን ከእግዚአብሔር ጋር ሲያመሳስለን፣ ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን። ወደፊትም ምን እንደምንሆን ገና አልታወቀም። ነገር ግን ክርስቶስ በሚገለጥበት ጊዜ እውነተኛ መልኩን ስናይ፣ ያን እርሱን ስንመለከት፣ እርሱን ለእኛ ሲገለጽ እርሱን እንደምንመስል እናውቃለን። እንግዲህ በመጀመሪያ ደረጃ የምንመለከተው እግዚአብሔር በኢየሱስ ክርስቶስ አማካኝነት ከመወለዱ ጀምሮ አይነ ስውር የነበረውን ሰው፣ የሰውን ትኩረት ያጣውን ሰው፣ ሰው ሊረዳው ያልፈለገውን ያልወደደውን ሰው ከእጃች ከሚጥልለት ሳንቲም በስተቀር ሌላ እርዳታ ሊያገኝ ያላገኘውን ሰው ያንን ሰው እግዚአብሔር በሙሉ አይኑ ተመለከተው እና ሊረዳውን ወደደ። በዮሐንስ ወንጌል ምዕራፍ አምስት ላይ ለሰላሳ ስምንት ዓመት በውሃ ዳር ተቀምጦ የነበረውን ሰው ያስታውሰናል። ጌታ አልጋህን ተሸክመ ሂድ ብሎ ፈውስንን የሰጠውን ሰው ያስታውሰናል። ይህ ሰው ምንድን ነው የሚለው? ወደ ውሃው ገፍትሮ የሚያስገባኝ ሰው አላገኘውም ነው የሚለው። ለሰላሳ ስምንት ዓመት ሰው ነው ያጣው። የሚያየው ሰው፣ የሚረዳው ሰው እግዚአብሔር አብ አምላካችን በኢየሱስ ክርስቶስ አማካኝነት ይህንን ሰው ተመለከተው። ይህንን ሰው አልጋህን ተሸክመህ ሂድ አለው። በቃሉ እንግዲህ ይህ ትልቅ ለእኛ ዛሬ ልናስበው ልናስታውሰው የሚገባን ትልቅ ነገር ነው። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ ይህንን የተወል ከመወለዱ ጀምሮ አይነ ስውር የነበረውን ሰው ምንድን ነው ያለው? ቃፈር ምራቅ ለውሶ አይኑን ቀባው፣ ሂድ ራስን በሰሊሆም ውሃ ታጠብ አለው። ይህ እንግዲህ ይህ መታጠብ ምንድን ነው? ይህ መታጠብ ምንድን ነው? ታጠብ አለው። ሰሊሆን ሰሊሆን ማለት ራሱ የተላከ ማለት ነው። እንግዲህ ይህ ጌታ የሚሰጠን ተልእኮ ነው፣ ኃላፊነት ነው፣ ስራ ነው። ይህ ወደ መንጻት የሚያቀርበን ነገር ነው። እየጠራን እየታደሰ የምንሄድበት ነው። አጥርቶ ለማየት የምንችልበትን ተልእኮ ነው። በማቴዎስ ወንጌል ምዕራፍ ሰባት በመጀመሪያዎቹ አንቀጽ አካባቢ ምንድን ነው የሚለው? በሰው ላይ አትፍረዱ ይላል። በሰው ላይ አትፍረዱ ይፈረድባችኋል። በሌላ ወንድምህ ዓይን ላይ ያለውን ወንድሜ ሆይ ዓይንህ ላይ ያለውን ላውጣልህ ትለዋለህን? ከዛ ፊት በአንተ ዓይን ያለውን ግንድ ትልቅ ነገር እሱን መጀመሪያ አውጣ። ያን ጊዜ በሌላ ወንድምህ ላይ ያለውን ነገር አጥርተህ ለማየት ትችላለህ። እንግዲህ ይህንን ለማድረግ ይህንን አጥርቶ ለማየት የሚለው የሚጠይቀው ነገር አለ። ይህ እንግዲህ በአንተ ያለው አይነ ስውርነት ሲጠራ፣ በአንተ ያለው ኃጢአት ሲወገድ ይናገራል። እንግዲህ ይህ ሰው በምን ምክንያት ነው ይህንን አይነ ስውር ሊሆን የቻለው? ትልቅ የንግግር ርዕስ ሆኖ ነበረ። ትልቅ የንግግር ርዕስ ሆኗል። እንግዲህ በአንደኛ ደረጃ አንዱ ምናልባት በራሱ ኃጢአት ነው ይላል። ሁለተኛው በወላጆቹ ኃጢአት ነው ይላል። ነገር ግን በሁለቱም አይደለም። በራሱ ኃጢአት እንዳንል ከመወለዱ በፊት ኃጢአት መስራት አይችልም። በወላጆቹ ኃጢአት እንዳንል በወላጆች ኃጢአት ሌላውን ሊቀጣ የሚችልበት ምክንያት የለም። ይልቁንም ይህ የሆነው ግን የእግዚአብሔር ክብር በእርሱ እንዲገለጥ ነው። በሌላም አነጋገር ደግሞ ሰዎች ለሚሰሩት ኃጢአት ምንም ማመካኛ ምክንያት እንዳይኖራቸው ለማድረግ ነው። በሮሜ መልእክት ምዕራፍ አንድ ቁጥር ሀያ ላይ እንደተጠቀሰው እግዚአብሔር ይህንን ያደረገው ምንም ማመካኛ ነገር የላቸውም። ምክንያቱም ክብሩን የሚገልጸው ሰዎች እግዚአብሔርን አላወቅነውም፣ አልሰማንም፣ አላየንም እንዳይሉ ነው። በሌላ አነጋገር የእግዚአብሔር ክብር የምናይበት ብዙ እድሎች፣ መንገዶች አሉን። የእግዚአብሔር ቃል ዛሬ የሚናገረን አንዱ ታሪክ ነው። እንግዲህ ጌታ ኢየሱስ ክርስቶስ ለዚህ አይነ ስውር ሂድ ራስህን በሰሊሆም ታጠብ ብሎ ሲለው ትእዛዝ ነው። ይህ እንግዲህ ጉዞውን መጀመር ይጠበቅበታል። በቅድም ባነበብኩት በአንደኛ ዮሐንስ ላይ ምዕራፍ ሶስት ቁጥር ሶስት ላይ እንዲሁም ይላል ተስፋ የሚያደርጉ ሁሉ ክርስቶስ ንጹሕ እንደሆነ እርሱም ራሱ ንጹሕ ያድርግ። ቅድም ምን ብለን ነበረ? እርሱን ስንመለከት፣ እርሱን ስናይ፣ እርሱን እንደምንመስል እናውቃለን። ነገር ግን ይህንን የሚፈልግ ሁሉ እርሱ ንጹሕ እንደሆነ ራሱንም ንጹሕ ያድርግ። ይህ ለንጽሕና የምናደርጋቸው ጉዞዎች ናቸው። ለመሆኑ ዓይናችን እንዲጠራ የእግዚአብሔር ቃል ልበ ንጹሐን ብፁዓን ናቸው ይላል በማቴዎስ ወንጌል ምዕራፍ አምስት ምክንያቱም እግዚአብሔርን ያዩታልና። ይህ የማየትን ችሎታ ለማግኘት ይህ የማየትን ጸጋ ለማግኘት ያለው መንገድ ምንድን ነው ብለን ብንጠይቅ ሌላ ምንም ነገር የለም። ልባችን ልባችን ንጹሕ ማድረግ ራሳችን ከኃጢአት ማንጻት ነው። እግዚአብሔር ራሱ የከፈተው መንገድ አለን። ቤተ ክርስቲያን ለዚህ የከፈተችልን መንገድ አለ፣ ጸጋ አለ። እሱም ምስጢረ ንስሐ ነው። ምንም የማይከፈልበት ዋጋ የማይጠየቅበት ትልቅ ስጦታ ነው። ስለዚህ በዚህ ትልቅ ስጦታ እኛ መጠቀም አለብን። ብዙ ጊዜ በቸልተኝነት የምናልፈው ነገር ነው። በአንድ ቦታ ሶስት ጓደኛሞች እየተነጋገሩ ሳሉ ሁለቱ ካቶሊካውያን ያልሆኑ የሌላ እምነት ተከታዮች ናቸው እና አንደኛዋ እገሪት እኮ አሟታል ትላለች። ካቶሊኳ ደግሞ ለምን ታዳ ጠበል አትወስጂያትም ትላለች። ያችኛዋ ደግሞ እንዴ እናንተም በጠበል ታምናላችሁ እንዴ አንደኛው ደግሞ ሌላኛው ሃይማኖት ነው። በጣም ከክርስትና የራቀ እምነት ነው። አይ ወዲያውኑ እንዴ በደንብ ያምናሉ እንጂ ብሎ ስለ እኛ ስለ ካቶሊክ ይመሰክራል። ያችኛው በይ በይ በይ ልንገርሽ አንድ ነገር ልጠይቅሽ። ሰው ሲታመም ወይም ባጋንንት ሲያድርበት፣ መጥፎ መንፈስ ሲያድርበት እኛ ጠበል እናስጠምቃለን፣ ሌሎችም ደግሞ በጌታ በኢየሱስ ክርስቶስም ብለው ይጸልያሉ። ለመሆኑ እናንተ ምን ታደርጋላችሁ ሲል ያኛው ካቶሊክ ያልሆነው የሌላ እምነት ተከታይ ነው ምን ይላል? ቆይ ቆይ እኔ መልሳለሁ ለእነሱ አለ። እሺ እነሱ አንድ በቤተ ክርስቲያናቸው ሳጥን አለ አለ። እዛ ሳጥን ውስጥ ገብተው ሁሉን ነገራቸው ጥለው ስለሚወጡ ሲጀምር እነሱ አይታመሙም ወይም ደግሞ በሌላ መንፈስ አይያዙም። የሚገርም መልስ ነው። እኛ ምናልባት እንደዚህ ብለን አልተማርንም ይሆናል። ነገር ግን ሰው ንስሐ ሲገባ ከብዙም ከውስ ከነብስም ከስጋም በሽታ ነው የሚላቀቀው። ብዙ ጊዜ ዛሬ በእንደዚህ አይነት ነገር የምንጠቃ ሰዎች ካለን ምክንያቱም ይህንን መጸጸት የሚለውን ኃጢአትን ማሰላሰል የሚለውን ከዛ አሰላስሎ ደግሞ ወደ ካህን ማድረስ የሚለውን ከካህኑም ፍታት መቀን የሚለውን ችላ ብለን ትተለውን ሊሆን ይችላል። ስለዚህ ነብሳችን ለአደጋ ተጋልጣለች ማለት ነው። እነዚህ በዚህ ምክንያት እግዚአብሔር የማየትን አቅማችን ይደበዝሳል ማለት ነው። ስለዚህ ሳናውቀው በነብሳችን አይነ ስውሮች ሆነን እንቀራለን ማለት ነው። ይህ የእኛ አይነ የማየት አቅማችን ደካማነቱ የእግዚአብሔር የማየትና የማፍቀር አቅም ደካማነቱን አያመለክትም። ጌታ እነሆ ሂድ በሰሊሆም ታጠብ እግዚአብሔር ካዘዘ ለመሆኑ ማን ነው እምቢ የሚል በመጽሐፍ ቅዱስ ላይ በሁለተኛ ነገሥት ምዕራፍ አምስት ቁጥር አስር ሰላሳ ላይ ንዕማን ስለሚባለው ስለ አንድ ሰው ይናገራል። በአንዲት ወጣት ሴት ምስክርነት ወደ ኤልሳ ነቢዩ ይሄዳል። ኤልሳም ነቢዩ በዮርዳኖስ ወንዝ ሄዶ ሰባት ጊዜ እንዲጠልቅና እንዲወጣ ሲያዘው በሀገራችን ስንት አይነት ወንዝ እያለ እዚህ ምንድን ነው የምታልም? ጌታዬ ሆይ ነቢይ ከተናገረ ነቢይ ካዘዘ በዚህ ተጠልቀህ ውጣና ከበሽታ ንጻ ካለ እማትታዘዝበት ምክንያት ምንድን ነው? ምን ዋጋ ያስከፍልሃል? ምን ይጎልብሃል? ብሎ በሰጡት ማበረታቻ ታጥቦ ራሱን ነጻ። አንዳንድ ጊዜ ትዕቢታችን ወይም ደግሞ አላስፈላጊ ዓለማዊ እውቀቶቻችን ከእኛ ከመንፈሳዊ ሀብቶችና አይናማነቶች የማየት ችሎታዎች ይገድቡናል። ራሳችን እንግዲህ እንመልከት። ሰማያዊ እውቀት ከምድራዊ እውቀት እጅግ ይበልጣል። ሰማያዊ ማየት ከምድራዊ ማየት እጅግ ይበልጣል። ጌታ ካዘዘ ቤተ ክርስቲያን ካለች ዋጋ አንከፍልበትም። ማድረግ ነው። ራሳችንን ማንጻት ነው። መታጠብ ነው። በጌታ በኢየሱስ ክርስቶስ ደም ታጥበን በጥምቀት ልጁ ከሆን በኋላ ከዚያ የምናደፋቸው በየጊዜ ራሳችንን ማጥራት ነው። የዚህን ጊዜ የመንፈሳዊ አይኖቻችን ይከፈታሉ። የፍቅር አይኖች ይከፈታሉ። እንደ ኢየሱስ ክርስቶስ ያሉት የፍቅር አይኖች ይከፈታሉና ሦስተኛውን ደረጃ እናገኛለን። ሐዋርያ ጳውሎስ እንደ ከዋክብት ታበራላችሁ የሚለውን ማየት ብቻ ሳይሆን የብዙዎች ሰዎች የማየት ምክንያት እንሆናለን። ብዙዎች ክርስቶስን ባለማወቅ ምክንያት ምሳሌ አጥተው ይህንን ክርስቶስ የማየት ችሎታ ያላገኙ ሰዎች ወደ ክርስቶስ ወደ ማየት እናቀርባቸዋለን። ምንም እንኳን በእግዚአብሔር የታዩ ቢሆንም ያንን የታዩበትን እግዚአብሔርን ኢየሱስ ክርስቶስን ለመቀበል ግን አቅም ያንሳቸዋል። ወደ ሲሎም ሂዱ የሚላቸውን ቃል የሚሆን ያስፈልጋል። እኔና እናንተ በእርግጥ በውስጣችን ብዙ ራሳችን ያላየናቸው ሸረሪት ያደራባቸው ጓዳዎቻችን ሊኖሩ ይችላሉ። ቅድስት ተሬዛ ስለዚህ ብዙ ነገር ትናገራለች። ዛሬም እንግዲህ እነዚህ ጓዳዎች ለጌታ ለኢየሱስ ክርስቶስ ከፋፍተን ራሳችን በክርስቶስ ዓይን ራሳችን ማየት፣ ራሳችን ማጥራት፣ ራሳችን ማጽዳት፣ ማጠብ ከዛም በኋላ በዓለም ዘንድ በዓለም ዘንድ እንደ ከዋክብት የምናበራ እንሆናለን። አንደኛ እንግዲህ በአፍካሪው እግዚአብሔር አብ ዘንድ እኛ ታይተናል። በኢየሱስ ክርስቶስ አማካኝነት ታይተናል። ስለዚህ እርሱ እኛን የሚያውቀን ያህል የሚያየን ያህል በምልአት እኛም ደግሞ እርሱን የምናየው ጌታ ባዘዘው መሰረት በሰሊሆማችንን ስንታጠብ ነው። በሰሊሆማችን ስንታጠብ አይኖቻችን እየጠሩ ይሄዳሉ። እርሱ እኛን የሚያቀን ያህል እርሱን ወደ ማወቅ እናድጋለን። በሦስተኛ ደረጃ ይህንን ካደረግን እኛ ማየት ብቻ ሳይሆን የብዙዎች የማየት ምክንያት እንሆናለን። እንደ ከዋክብት እናበራለን። የምንለካው በዚያን ጊዜ በምድራዊ ባሉ ነገሮች ሳይሆን በሰማያዊ ባሉ ነገሮች የምንለካ እንሆናለን። እግዚአብሔር አምላካችን እንግዲህ በጸጋው በቸርነቱ በኃይሉ ይህንን በጆሮአችን በዓይናችን የሰማነውን ትልቅ ጥበብ በሕይወታችን ለመኖር ጸጋውን ይስጠን። የእመቤታችን ቅድስት ድንግል ማርያም ትሑት የሆነውን ጥበቧ እግዚአብሔርን የማረከች እናታችን በአማላጅነቷ ከእኛ ጋር ትሁን፣ ትርዳን። አሜን።
ሰናይት ወርቁ እባላለሁ ከአዲስ አበባ ከመድኃኔዓለም ቁምስና ይህንን ትልቅ የምሕረት በዓል መዝጊያ ፕሮግራም ለመከታተል ቁምስናችንን፣ ሀገራችንን፣ ሕዝባችንን ወክለን ለመጸለይና ሰላምን ለማግኘት ቡራኬን ለመቀበል ከመጡት መሀል ነኝ። ሁለተኛ ጊዜ ነው። የዛሬ አስራ ስምንት አመት እንደዚሁ በንግደት ወደ ሀያ ምናምን ሰዎች ሆነን በአባ ገብረ ማርያም መሪነት መተን ነበረ። አሁን ደግሞ ለሁለተኛ ጊዜ ይህንን ትልቅ እድል አግኝቼ መጥቻለሁኝ። በጣም የተለየ ስሜትን የተሰማኝ ምክንያቱም የሰው ልጆች በሙሉ ከየዓለሙ ጥግ መጥተው አንድ ላይ ለአንድ ዓላማ፣ ለአንድ ሰላም፣ ለአንድ ፍቅር ተሰባስቦ በአንድነት ምስጋናን ያቀረቡበትና በረከትን የተቀበሉበት ስለነበረ ልዩ ስሜት ነው የተሰማኝ። የነበረውም የሚታይ የነበረውም የአባታችንን ቡራኬ በጣም በጣም መንፈስን የሚነካ ነበረ። ቤተሰብ እንግዲህ የሁሉ ነገር መሰረት ነው። ህብረተሰብ የሚነሳው ከቤተሰብ እንደመሆኑ መጠን ሁሉም ሰው ቤተሰቡ ላይ እንደዚህ አይነት ዓለም አቀፋዊ ፍቅርን፣ መረዳዳትን፣ ሰላምን በጸሎት እንደዚህ አይነት ቡራኬን ተቀብሎ በማስተላለፍ ማድረግ የሚገባን ቤተሰቦች ነንና ለልጆቻችንም ለቤተሰቦቻችንም በአጠቃላይ ለወገኖቻችን ለቁምስና ሰዎች ሁሉ ማስተላለፍ የምፈልገው መልእክት ቢኖር ምንድን ነው? ሁሌም ለሰው ልጆች የትም ይኑር የትም ላለው በአንድነት እንጸልይ። ስለ ሰላማችን፣ ስለ ህብረታችን፣ ስለ ክርስቶስ ፍቅር ይህንን ነው ያየሁት ቫቲካን ላይ ምክንያቱም ከየ ዓለሙ የመጣ ሰው ሁሉ በአንድነት በአንድ መንፈስ በአንድ ደስታ ነበርና የቀረበው አባታችን ፊት። በዚህ መንፈስ ቤተሰቦች ይህንን ትልቅ መልእክት ልናስተላልፍ ይገባል እላለሁ። የሰው ልጆች ከኛ በላይ የምናየው ነገር እንዳለና ምሕረትን የምናገኘው በእምነት ነው፣ በተስፋ ነው። ስለዚህ ሁሉም የምንጨነቅበትን ነገር እግሩ ስር መጣል መቻል ነው ያለብን። እንደተባለው የምህረት አመት እንደውም የተከፈተበት ሁሌም አብሮን እንዲሆን ያየንበት ስለሆነ የሚያስጨንቁን የምንላቸው ጉዳዮች ሁሉ አሳልፈን ለእግዜሩ መስጠት የምንችልና ችግሮቻችን ሁሉ መቃለል የሚችሉ ዋናው ቁም ነገር ግን ማመናችን፣ መፋቀራችን፣ አንድነታችን እና ለአምላካችን አሳልፈን መስጠታችን መሆኑን ነው እኔ የተረዳሁት በዚህ መልእክት። ከዚህ በኋላ የበለጠ ህብረታችን እንዲጠነክርና እምነታችንን እያወቅ ነው እንድንኖር ክርስትናችንን እንድንኖረው ያንን ደግሞ ኖረን እንድንገልጸው ለሌሎችም ተምሳሌት እንድንሆነው እና ከዚህ በኋላ የየዕለት ተግባራችንን የየዕለት ኑሯችንን ስንኖረው ክርስትናችንን ኖረነው አጣጥመነው ሰላምን እንድናገኝበት የበለጠ ህብረት እንድንፈጥርና እንድንሰራ እመኛለሁ። ይህንን መልእክት ነግራለሁኝ። እንግዲህ አባታችን ይህን ትልቁ ብራኬ ስለሰጡን እሳቸውን አመሰግናለሁኝ። እሳቸው ፊት በመቅረባችን እድለኞች ስለሆንን አምላካችንን አመሰግናለሁኝ። ይህንን ፕሮግራም አስተባብረው ደግሞ ለዚህ ትልቅ ፕሮግራም ተሳታፊ እንድንሆን ላደረጉን አባ ኃይለ ገብርኤል የ international community ቆሞሳችን ላደረጉት ትልቅ ጥረት በእውነቱ በእሳቸው ብርታት ነው የሁሉ ነገር የሆነውና እሳቸውንም የመጡትን ምእመናንንም ህዝባችንንም እኛም ደግሞ አጠቃላይ ህዝቡን የእኛን ወክለን ስለሆነ እዚህ ጋር ያለ ነው ይህን ቡራኬ በማግኘታችን እንግዲህ አባቶቻችንንም ጳጳሱንም ሁሉንም አመሰግናለሁ አምላካችንን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ሐሳብ፣ አስተያየት ወይም ሂስ ለመላክ በኢሜይል Amharic at vatiradio dot va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። Laudetur Iesus Christus። እግዚአብሔር መረጠሽ እናቴ ማርያም ሆይ እናቴ ማርያም የራሷ አደረገሽ እናቴ ማርያም